ሄሎ ጄሪ ምን ይሻለናል?
ምን አላለቀም እንዴ? update
ኧረ አላለቀም።
OK፣ በቃ ይጨርሳ። ምን ያህል አትቆይም?
እ?
አትቆይም እናንተ?
አዎ already በቃ መዝጊያቸው ነው አሁን።
OK፣ እንዴት እናድርገው? ወይ በቃ ጠዋት እናድርገው። ምክንያቱም አሁን ወይ ብትቆዩ update ኡን አይተኑ እንደሰራና እንደማይሰራ አይተኑ check ለማድረግ ይመች ነበር። እናንተ የምትወጡ ከሆነ አስቸጋሪ ነው የሚሆነው።
እሺ ይሄኛው update ግን አሁን የዛኛው ኮምፒውተር ችግሩ ምንድን ነው ምንድነው?
የትኛው የመጀመሪያ ሲሰራ የነበረው ታረገው እ አሁን እውነት እስቲ እኔ ለገዝሽ ወይ መውረድ ነው እናሳየው። ምናልባት ነገ ገዝሽ ነገ በግ- ገዝሽ ነገ ይገባል አይገባም፣ ግን እንትን access ያደርጋሉ አንዳንድ ጊዜ ቴሌግራም ላይ እና እ እዛ ላይ check እናደርገዋለን።
ስለዚህ ጠዋትን ሞክር።
አዎ አዎ እ- ስልክ ወይ አንዳንድ ጊዜ እኮ ማለት ነው ምን አለ መሰለኝ even እ።
ሰላሳ ሀያ ሆኖ ራሱ የሆነ ነገር መስተካከል ሊኖርበት ይ- ይችል ይሆናል። አሊያም ደግሞ አላውቅም ሰባ ዘጠናም ሆኖ እኮ የሚሰራ አለ እና የሆነ ውስብስብ ነገር ነው። እንደዚህ fix ሊሆነ ነገር የለውም እውነት ለመናገር ምናልባት የሆነ የጎደለ ነገር ይኖራል ነው ቢያየው ባለሙያ አሪፍ ይሆናል። እኔ- እኔ እስቲ ባለ- ነገር ሊኖር እስቲ ወይ ለገዝሽ ነግረሽው ነገ ጠዋት ማየት ቢችልበት አጋጣሚ ቢኖር ጥሩ ነበር። ገብቶ አንድ አፍታ የለውም ወይ እንትን ለትና ጠዋት ደውልና ብሩኬ እ።
በቃ ሪፖርት እናደርገዋለን።
እሺ እሺ እሺ እሺ ጄሪ thank you እሺ